hello አሚር፣ አቤት እንዴት ነህ?
አለሁ እስካሁን።
አለን። እኔ የምልህ ትናንት PDF ላይ የወጣው ማለት ነው እሺ፣ የዮሐንስ order ቲሸርት ማለት ነው አራት እሺ።
ደግሞ አንድ አውጥተህለት ነበር አይደለ?
አይ ቲሸርት store ላይ አልነበረም እንዳጋጠመኝ።
አልነበረም?
አዎ።
okay ምንድን ነው ያልከው? እንደዚህ እመጣለሁ ምናምን እኮ ነው አለኝ እያለ ያለው customer ኡ ምን ምንድን ነው ያለኝ?
የ- የመጣው ነው ብሎኝ ከዛ በዛው በቃ ሳይደውል ቀረ።
አዎ እንዳጋጣሚ ገና ራሳችን ሁለት ዙር ስለነበርኩ ትናንት አይ እና ካልያዝከው እየመጣው ነው አይደለማ የምትለው እየመጣሁ ነው አላልኩም። የት ነው መገኛ ብዬ ነበር የጠየቅኩት።
እ፣ ጀሞ ሳትይዘው።
ጀሞ ጀሞ ሁለት ምናምን ጥፈና ምን ወጣው ከመውጣታችን በፊት ጥፈና ምን ወጣው። ሲጀመር እኔ ደግሞ ለሱ አልደወልኩለትም ቲሸርት ይኖራል አይኖርም ብዬ እም፣ መጀመሪያውንም አልደወልኩለት። እራሱ ደወለልኝ። አንተ ጋ ነው ቲሸርት አለ ተብዬ ነበር አለ። እኔ ጋር ቲሸርት የለም አለ። ቲሸርት ያው።
ስለሌለ እኔ ጋር እ፣
እሺ call center አናግራቸው አልኩት። ለአዲስ ነገርኩት። እጋ ለምን ያወራዋል አለኝ።
okay በቃ እሺ፣ እሺ፣ እሺ ለነገ አስገባለታለሁ። በቃ ካለ check አድርጌ ቲሸርት የለም እኮ አሁን።
አይ እስኪ ቆይ ሶሉን ጀመረ ልጠይቀውና እርግጠኛ ነገ ነኝ።
የሚገባ አዎ።
ከሆነ
አሁንም ነገም እንደዚህ ነው የሚሆነው። ልጁ በጣም ተንገላት አዎ፣ ልክ ነው። በጣም እንትን ብሏል። እ፣ አዎ።
ሶሉን ላውራው። እሺ ቆይ አንዴ።
ወልጋውሪስ እሺ